ሄሎ ዋሽንግተን ሕክምና ማዕከል የሚረዳዎት?
ሰላም ነው። የሆነ ታማሚ ያዝናል።
እህ?
ሄሎ አቤት?
ታማሚ አለ ዘውዲቱ እሺ፣
ኤምአርአይ እንደምናሳ እንፈልጋለን።
እሺ። ምን አይነት MRI ነው እንዲነሳ የፈለጋችሁት?
ወረቀት አለን እኛ አስታማሚ ነን፣ ዶክተር አይደለም።
ገብቶኛል እኮ። አይ ብሩን ነገራችሁ ድንገት ካልተስማማችሁ ብዬ ነው፣ ውድ ከሆነባችሁ ብዬ ነው ስንት ነው?
እኮ ይንገሩኛ። ምን- ምናቸው ነው የሚነሱት?
እስቲ ለዶክተሩ ንገረን።
እሺ፣ እሺ።
ለውዳሴ አምቡላንስ ነው ሄሎ፣ ሌላው ሰላም፣ እንዴት ነህ?
እንዴት ነው? ሰላም ነው?
ከተማ የደወሉት እና MRI ፈልገው ነበርና ምን አይነት MRI ነው የሚነሳው? ወረቀት መጠየቅ ትችላለህ?
ምን MRI የሚነሱ ፈልገው ነው የታካሚ የም- እንትኑ MRI with contrast ነው።
እኮ ምን MRI ምን brain brain brain brain MRI contrast ውዝን ውዝን በ contrast አዎ፣ brain MRI with contrast።
እሺ በቃ ስጣቸው። እሺ።
እሺ።
አመሰግናለሁ።
ሄሎ፣ ሄሎ ስምንት ሺ ስድስት መቶ ብር
ከዛ በታች የለ የለም
ትንሽ አይቀነስም?
ሐኪም ቤት እኮ ነው የወጣው ብር እኮ ፊክስር ነው አባቴ ይቅርታ።
እሺ፣ ላክልኛ።
እሺ ስልኮት በዚህ ቁጥር ይደወል።
አዎ።
በቃ እሺ አስተላልፋለሁ። እሺ።